ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። የባክ ኮሚኒቲ የጉዞ መረጃ ልስጦ።
ከፊዚ አግኝቼ ነው
ምን አሉኝ ደንበኛችን?
ከቲክቶክ ምናምን አግኝቼ ነው እሺ
የሆነ የስራ ምናምን የሚል እንትን አግኝቼ ነው።
እሺ የት ሀገር?
የት ሀገር? እኔ ወሳና ነኝ።
ምን አሉኝ?
እንደ ወደዛ አካባቢ የሚል
ወዴት አካባቢ ደንበኛችን?
ሄሎ ሄሎ አቤት፣ እየሰማሁት ነው። ምን አሉኝ?
አይሰማም ይሰማኛል ደንበኛችን፣ ይቀጥሉ።
አይ አሁን አውርጄ ስልኩን እሺ እሺ፣ ምን እንርዳው? ምን